ሄሎ ሄሎ፣ እናቴ ሰላም ነው?
ሰላም ይስጥልኝ። አቤት፣ ምን ልርዳት?
እንትን ብር withdraw አድርጌ ነበረ፣ አልገባም እስካሁን ድረስ።
በምን ባንክ?
ወደ ከቫሞስ ድርጅት አለ
እስከ ቫሞስ ወደ ምን? ይሄ ቫሞስ ድርጅት አይደለም፣ የቻፓ ነው።
እሺ፣ ብቻ ከቫሞስ ወደ ቴሌብር ነው ያስተላለፍኩት።
መች ነው ያደረጉት withdraw?
ከአንድ ሰዓት ተኩል በፊት ምናምን።
እሺ በቫሞስ በኩል ወደኛ አሁን withdraw እየተቀበልን አይደለም፣ እየሰራ አይደለም ወደ ቻፓ። ስለዚህ እነሱ ጋር ይደውሉ እሺ፣ ቫሞሶች ጋር።
ቫሞሶች ስልካቸውን ታውቂዋለሽ?
አዎ ንገሮት። ዜሮ ዘጠኝ ሰባ አራት
አንድ ሴፍ ቁጥር ያዝ። ዜሮ ዘጠኝ ሰባ አራት
ሰላሳ አራት
ሰላሳ አራት
አርባ አራት አርባ አራት
አርባ አራት አርባ አራት እሺ፣ አመሰግናለሁ።
መልካም